ሄሎ
ሄሎ ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን ሰላም ነው።
አለን እግዚአብሔር ይመስገን።
ይሄ stand-up comedy ው እሺ
ዩቲዩብ ላይ link ኡን አግኝቼ ተመዝግቤ ነበረ እሺ እና ያስገባሁትኝ ስም የራሴን ነው፣ እሺ ግን ብዛት ሲለኝ ያስገባሁት የሶስት ሰው ነው እና ይቻላል።
እኔ አዎ ስር ሆኖ እነሱ መግባት ይችላሉ አይደለ?
ይቻላል። አዎ በቃ ጥሩ አታችመንቱ እሺ።
አስገባት ያስገባት አታ- ስቴትመንት ጠይቃል እንትኗን አታቷን ያስገባት ያስገቡት አዎ ሜንደር እዛው ላይ እዛው ላይ አዎ አስገባው ምናምን መጨረሻ ላይ ምዝገባው በተሳካ ሁኔታ ተና- ተጠናቋል ምናምን ብሎኛል።
እሺ እናመሰግናል። ነገ እርሊ ይምጡና ከፈለጉም ዛሬ አለን ደንበል ፊት ለፊት አበሩ ስጣ ላይ አራት መቶ ሰባት አለን። ካልሆነም ኢንተርኔት ኮንቲኔንታል ደረስ መቅ- መውሰድ ይችላሉ።
አይ የዕለት ዕለትም አያስፈልግም ይችላሉ፣ ችግር የለውም።
እ እ የዕለት ዕለትም ነገ መምጣትም ከፈለጉ ነገም እኮ አለን።
አዎ እዛው ነው አይደለ? እዛው አዎ ኢንተርኮንቲኔንታል አዎ በቃ ጥሩ እሺ፣ አስራ አንድ ሰዓት ነው የሚጀመረው። በጊዜ ለመምጣት ይሞክሩ።
መልካም እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ፣ thank you ቻው።